ሄሎ
ሰላም ጤና ይስጥልን።
ሰላም ነን።
ሰላም ነን። ምን ልርዳ- ምን ልርዳዎት? ቴሌ
እ ጥሩን ለማድረግ ብዬ ጥሩን ሲያደርግ ጊዜ ብሩን ብቻ ይወስዳል እንጂ ጥሩ አላደርግልኝም።
ዘጠኝ ዘጠና አራት ላይ ደውሉ።
እ እምቢ አለኝ እኮ
ደጋግሞ ደውሉ፣ ይስተካከልሎታል።
እንደ ዘጠኝ ዘጠኝ አራት አይደለም አዎ
እምቢ አለኝ። ምን አደርጋለሁ?
ያው እዛ ላይ ነው መስተካከል የሚችለው። ለዛ ነው እ እዚህ ላይ አይቻ- አይስተካከልም።
አይቻልም። ለዛ ነው አገልግሎቱ የተለያየ ስለሆነ ለዛ ነው።
እኮ application ኡ ተቀይሯል አሉኝ እኮ ዘጠና አራት ሄሎ